hello ጤና ይስጥልን በሽታ ቤት ጤና ይስጥልን።
ሰላም ነው?
ሰላም አሁን አንድ ሺ አምስት መቶ ብር deposit አድርጌ ነበረ virtual spin to ለመጫወት እሺ ግን ገና upgrade እያደረግነው ነው ብላችሁ spin to የለም እና እ ምኑ የለም spin to የለም system ኡ ላይ እና ብሩን ያልገባለ
ብሩን አስገብቼ ነበር deposit አድርጌ እሺ ከዛ spin to መጫወት ፈልጌ spin to update የተደረገ ነው ተብሎ የለም upgrade የተደረገ ነው ተብሎ እና game ኡ- withdraw game ኦቹ- ብሩን withdraw ማድረግ ፈልጌ system ኡ insufficient balance ይለኛል። ግን ደግሞ deposit ኤን check ሳደርገው አለ ያ balance። አሁን ነው ከአስር ደቂቃ በፊት አደረኩ።
እኮ non withdraw not withdrawal የሚለው ውስጥ ገብቶብህ ነው withdrawal ብዬ ስጠይቀው insufficient balance ይለኛል።
ገባኛ not withdrawal ውስጥ ገብቶብህ ነው እ deposit አድርጎ ማስወጣት ወዲያው ስለማይቻል እም፣ ለዛ ነው ነ- not withdrawal ውስጥ ገብቶብህ ነው መጮት አለብህ አሁን ምኑ ነው game ኦቹን አልሰራም ያሉክ spin to የለም። አሁን
ምን የሚባለው game spin to spin to spin to አዎ፣ ተስፍሽ spin to game የለም እንዴ spin to አለ ያ በቃ እየተስተካከለ ነው አሁን ይመጣል እሺ አባ
ስለዚህ withdraw ማድረግ አልችልም። አንድ ቤት አሁን ያስገባኸው ቀጥታ de- deposit ነበር ያደረግከው አይደለ አዎ።
አ deposit አ- አድርገ ወዲያው ማስወጣት አይቻልም እሺ account
ስለዚህ መጫወት አለብህ game ኦች
ስለዚህ እሱ እስከሚያልቅ መጠበቅ አለብኝ።
አይ እስከሚያክሳን የተወሰነ ስትጮት ራሱ ይለቅልሃል እሺ system automatically ስለሆነ ይለቃል ራሱ እሺ እሺ አባ